አቤት hello hello ሰላም ነው?
እግዚአብሔር ይመስገን።
አለን ማስታወቂያ ወጥቷል ተብዬ ነበረ።
እሺ ማስታወቂያውን ስራ ያዩ ለመቀጠር ካለ በዛ link ተመዝገቡ።
እ እ እ ቪዲዮ ላይ link አለ። በዛ በ link ኡ apply አድርጉ።
okay part time ይኖራል?
አዎ አለ በ freelance Donkey Tube ላይ አይደለም ያዩት?
እኔ አሁን አንዲት ልጅ ናት የነገረችኝ።
እሺ Donkey Tube ገብተው ትናንት የተለቀቀ ቪዲዮ ነው። ቪዲዮን ይዩትና link ኡ ላይ apply ያድርጉ። መስፈርት ስላለው ቪዲዮን ይዩት። እሺ እናመሰግናለን።